የካፒታልን ካፒታልን ማሳጅ ስኪን ከመቼ
ሌላ ሞሮኮን ባዝ ፈልገን ነበር።
እሺ ወደ እሷ ትራንስፈር አድርጎት።
እሺ ማለት ቀጥታ ስልክ ካላቸው ወይ ስልኩን ትቼክ
ትራንስፈር ላድርጎት ቀጥታ የለውም።
ቅድም አሁን ሞክረን እኮ ትራንስፈር ምላድርግ ብለሽ ቀደም ብለን ነው።
እሺ ወይ በሌላ ስልክ ይሆናል የሞከራችሁት።
አዎ በሌላ ስልክ ነው።
ልሞክርላችሁ።
እሺ እሺ እሺ።
ጉድ አፍተርኑን ካፒታልን ስማርት ስፒን ከመቼ ፕሌስ
ሞሮኮ ባዝ ለሁለት ሰው ፈልገን ነበር ለአስር ሰዓት።
እሺ ስልካችሁን ስጡኝና እንዲደውልላችሁ ላድርግ።
ዜሮ ዘጠኝ አስራ አንድ
አስራ አንድ አርባ ዘጠኝ አስራ አርባ አንድ ዘጠኝ እ? አርባ ዘጠኝ አርባ ዘጠኝ አስራ አንድ አርባ ሰባት
አስራ አንድ አርባ ዘጠኝ አስራ አንድ አርባ ሰባት አዎ እሺ እሺ ለአስር ሰዓት ፕሮግራማችን።
ይደውልላችኋል receptionist ኦቹ።
እሺ እሺ ብሏል።